ሄሎ ሄሎ አቤት በአንድ ኪወርቅ ምንም ነገር አይሰጥም ቦነስ ምናምን
አለው ግን የቲኬቱ total odd ከወጣበት ጨዋታ odd ጋር ሲካፈል ሀያ እና ከዛ በላይ መሆን አለበት።
ሀያ odd
ሀያ እና ከዛ በላይ
እንዴት ነው የ- የማገኘው?
የቲኬቱ odd ለምሳሌ አሁን ቲኬቱ odd ኡ ሀምሳ ብር እንበል የሙሉ ቲኬቱ odd ከዛ ቀይ ያበራበት ጨዋታ ደግሞ አንድ ነጥብ አምስት ቢሆን odd ኡ እም፣ ሀምሳ ለአንድ ነጥብ አምስት ሲካፈል ከሀያ በላይ አለ አዎ።
እንደዛ ሲሆን ተመላሽ ይኖራል ማለት ነው። ሀያና ከሀያ በታች ከሆነ ግን ምንም አይኖርም ተመላሽ
እም፣ account ውስጥ ግባና ወይም የበለጠ መረጃ እንትን ለማለት account ውስጥ ግባና ቤስት ቤት ስፖርት ይሄ ምናምን ማለት- ስቶ- ስፖርት ቱዴ ስፖርት ምናምን ብሎ ከላይ እንደረድረዋል አይደለ?
አዎ።
ጥግ ላይ ፕሮሞ ምትላለች እዛ ውስጥ እ፣ የበለጠ መረጃ ይነግራል።
ም- ምኑ ጋር ምኑ ጋር ጥግ ላይ ፕሮሞ የሚላለ ይሄ በስፖርት ቱዴ ስፖርት ምናምን በሚለው ቴኒስ ቡዲ በሚለው መደዳ መጨረሻ ላይ ፕሮሞ ምትላለች እዛ ውስጥ ስለ አክሜተር በሆነ ስለቦነሶች የበለጠ ተብራቶ ተቀምጦላል።
አዎ፣ አይ ይሻላል